ጤናስጥልኛ አርፍቴ ለሊት ነው የበኮ ምንወስዶ ሲስተር ቴሌግራም ስልኮ አሰላምኩ ብናት እኔ እኔ እፈልጋልኩ ትናንትና ዲፖዚት ገና አልመጣም። ከአሪፍ አሪፍ ባይ ስሙት ማን ይባላል ደንበኛችን?
አዎ እስካሁን ትልብሎ አብድ አሲስ መሀመድ መታን ነው።
ማን አሉ?
አብድ አሲስ መሀመድ መታን።
እሺ ቴሌብር በዚህ ቁጥር ነው የሚጠቀሙት?
እዚህ ስልክ አይደለም እኮ ሌላ ሌላ ስልክ ነው።
እሺ ደንበኛችን ዜሮ ዘጠኝ
ዜሮ ዘጠኝ
eight five
እሺ
one seven እሺ
seven zero
እሺ
four five
በዚህ ቁጥር ነው ቴሌግራም የሚጠቀሙት።
እሱ account ነው ወይ ቴሌብር እስከ account ነው ከአርባ አምስቱ መጨረሻ
ተረድቻለሁ ደንበኛችን። አሁን በነገሩኝ ቁጥር ነው ቴሌግራም የሚጠቀሙት።
አዎ እሱ ቴሌግራሙ አስር አንበናት ዜሮ ዘጠኝ nine two one three one zero five five አይደለ?
ልክ ነው ደንበኛችን።
ቴሌግራም የለም ቴሌግራም።
እሺ እኛ ማን ነው ስሙትን ያለን? ይቅርታ አብዲ አሲስ መሐመድ መታን።
አብዲ
አሲስ መሐመድ አሊ።
እሺ ይዤዋለሁ ደንበኛችን። አሁን ከኛ መልእክት እንልክሎታለን። መልእክት እንላክሎት ከቴሌግራም አሁን ያስተላልፉልን።
ቴሌግራም እኮ ሰላም፣ ቴሌግራም ቁጥር እሱ ነው ወይ ሌላ ስልክ?
ቴሌግራም ይጠቀማሉ አይደል ደንበኛችን?
ቴሌግራም ይጠቀማሉ አይደል?
አዎ።
እሺ ከኛ መልእክት እንላክሎትና
እሺ
እሺ አሁንም እያሳየኝ ያለው ቴሌግራም account እንደሌሎት ነው። በዚህኛው ቁጥር ምናልባት ሌላ የሚጠቀሙበት ቁጥር ካለ ይንገሩኝ።
ሌላ ቴሌግራም አሪፍ ቴሌግራም አይደለ?
የእርሶን ቴሌግራም ደንበኛችን
የአሪፍ ቴሌግራም ወይ እኔ account ቴሌግራም የእርሶን የእርሶን
የእርሶን yours yours
እኔ ቴሌግራም አይደለ?
አዎ እኔ ቴሌግራም እሱ እሱ ስልክ ሌላ ስልክ ነው እሱ ስልክ ነው እሱ ከን እስካሁን ከቶኒቱ መጨረሻ እሱ ነው እኮ ስልኩ።
ይንገሩኝ ደንበኛችን አብድ አሲስ መሐመድ ቁጥሩን ይንገሩኝ።
ዜሮ ዘጠኝ እሺ
አስራ አምስት እሺ
ዜሮ ስድስት እሺ
ዘጠና ሰባት እሺ
ቶቶ
እሺ ሀያ ሁለት እሺ
ሴት ነው ከፎቶ ሴት ጋር አለ ፎቶ የለም ፎቶ የለም በእናትህ
እሺ ይኸው ደንበኛችን ከኛ መልእክት እናስተላልፍሎታለን ይላኩልን
እስካሁን አሁን ይላኩልን ደንበኛችን ሰላም እሎታለሁ ከቴሌግራም እሺ እሺ እሺ እሺ እሺ እሺ ያው መልእክት አስተላልፍ ያሉ ይላኩልን እሺ እሺ መልካም ምሽት ይሁን